hello ጤና ይስጥልኝ Flintstone ነች።
ጤና ይስጥልኝ።
Flintstone ነው ምስሉ የምንደርደውት።
አክሲዮን ለመግዛት ነበር።
እሺ ይቻላል። መረጃ ፈልገው ነው።
አ እሺ እ አሁን ያለው ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን ባለው ነው እየተሸጠ ያለው።
አሀ፣ የአንድ አክሲዮን ዋጋ አምስት መቶ ብር ነው።
አሀ፣ አንድ ሰው minimum መግዛት የሚችለው አርባ share ማለትም ሀያ ሺህ ነው። እ maximum ደግሞ አራት share ነው። ሶስት መቶ ለክ- ቢሆን እ እ ለክ- ለክፍለ ሀገር ሰዎች ምንድን ነው advantage ኡ ማለት በ- በምን አይነት ሁኔታ መጠቀም እንችላለን?
እ በባንክ በኩል እ በማንኛውም ባንክ ሄደው እንትን ማለት ይችላሉ። አዲስ አበባ ይቻላል?
ደግሞ አይ አ- ክፍለ ሀገር ክፍለ ሀገር አሪፍ ነው።
እሺ እ ባንክ ቤት ሄደው ያናግሯቸውና እህ፣ ግር የሚሉት ነገር ካለ ይደውሉልን።
እሺ፣ አመሰግናለሁ።
እሺ ስሞትም አልበል ጥላዬ እሸቱ
እሸቱ ጥላዬ እሸቱ እሺ ጥላዬ እሸቱ ማስታወቂያውን ከመላይ ነበር ያገኙት።
ከቴሌቪዥን ላይ በሰሞኑ ሲለ
እሺ እሺ መልካም ቀን።